ಏನಾಯ್ತು ರೀ ಸ್ಪೋರ್ಟ್ಸ್ ಕ್ಲಬ್ ಬಂದ್ಬಿಟ್ಟು
አይ ወ- ወ- ወደ ቴሌግራም ልከን ነበረ
እሺ
አ፣ የባንክ ዝውውር የሚለውን ነክተን አ- አ- ገ- ልከናል።
ልከዋል። እሺ አሁን ብሩ ወደ ነው ብሩ ወደ ነው የሚገባው?
ዊዝድሮ ነው
አዎ አዎ ሪቨርስ ሊደረግ ይችላል ወደ ሁሉ ስፖርት አካውንቶት በብዛት እንደዛ ነው።
አ- ይመለሳል ወደ ሁሉ ስፖርቱ አዎ በብዛት እንደዛ ነው። ያው መልሱን ስናገኝ ነው የምናውቀው እኛ እህ፣ IT ስለሆነ IT department ስለሆነ መልሱ የሚሰጡን እህ።
ስናገኝ ስለሆነ የምናውቀው እርግጠኛ ሆነ መናገር አንችልም። መልሱን ስናገኝ ግን እናሳውቆታለን።
እሺ በ- በቴሌግራም ነው የምታሳውቁን?
አዎ እሺ እሺ